ጤና ይስጥልኝ ሁሉ ስፖርት እባክዎ ምን ልርዳዎት?
ሄሎ ጤና ይስጥልኝ ሁሉ ስፖርት ነው ምን ልርዳዎት?
verification code ተልኮልኝ አስገብቼ expired እያደረገ አስቸገረኝ።
ያስገቡት expire ያደርጋል?
አዎ ሳስገባው ይላክልኛል በ SMS እሱን ሳስገባው ግን expired ይለኛል። verify ቶሎ አያደርግልኝም።
እሺ ስልክዎትን restart አድርገው በድጋሚ ሞክሩት ደንበኛችን። እሺ OTP ው የአንድ ደቂቃ ስለሆነ ቶሎ expire የሚያደርገው ስለዚህ ደጋግሞ ከመሞከሩ በፊት ስልክዎትን restart አድርገው ይሞክሩት እንደ አዲስ